ጥሪማቅ
ሰላም ነው።
ሰላም እንዴት ነህ?
ትኬት ለማግኘት ነበር።
እሺ ለመቼ ነው ከየት ወዴት?
ለ- ሮብ ለሰላሳ እና ከአርባ ምንጭ ድሬዳዋ።
ከአርባ ምንጭ ድሬዳዋ።
አዎ sorry።
የአሁን የሚመጣው ሮብ ነው አይደል?
እ?
የአሁን የሚመጣው ሮብ።
አዎ አሁን ሰላሳ በ- ሮብ ዕለት ማለት ነው። ቀጣይ okay። እሺ ዋጋው 6918 ብር ነው።
እሺ
አራት ሰዓት እዛ አስር ሰዓት የሚገባ ድሬዳዋ።
ወይኔ የሰባት ሰዓቱ የለም የሰባት ሰዓቱ ሞልቷል። እስቲ ቆይ አራት ሰዓት እሱ የሰባት ሰዓቱ አለ ግን እ፣ ዋጋው ጨምሯል። ሰባት ሺህ አንድ መቶ ዘጠና ሁለት ብር
እንዴ! ትናንትና እኮ የሰባት ሰዓት ብሎኝ ነበርና እኮ አዎ፣ ትኬት ተቋረጠ ነበር።
ገባኝ። አሁንም አለ እሱኛው ግን ዋጋው ጨምሯል። አራት ሰዓት ተነስቶ እዛ ሰባት ሰዓት የሚገባ ዋጋው ሰባት ሺህ አንድ መቶ ዘጠና ሁለት
እሺ፣ አን- ሰባት ሺህ አንድ መቶ ዘጠና ሁለት ዘጠና ብር ዘጠና ሁለት አዎ። ሌሎቹ ግን ስድስት ሺህ ዘጠኝ መቶ አስራ ስምንት ብር እሺ ከሰባት ሰዓት ውጭ ስንት ሰዓት አለ? flight ከሰባት ሰዓት ውጭ አስር ሰዓት ነው ያለው? በመካከል ሌላ የለም?
ከሰዓት ውጪ የሚቀንስ ያለው እ፣
አ የአስር ሰዓቱ ነው ያለው።
እሺ ለሐሙስ
ለሐሙስ ይቻላል። እም፣ አለ ለሐሙስ አራት ሰዓት ተነስቶ ሰባት ሰዓት የሚደርሰው አለ።
okay ለሐሙስ አዎ።
አንዴ father ጋር ደውዬ መልሼ ልደውልልህ ይቻላል ልጅ ይቻላል።
ላውራ ነው።
እሺ እሺ፣ እናመሰግናለን።
እሺ